ደህና መሻችሁ። ሰላም ነው። አለን አለን። እስኪ ትኬት ይልኛል እናታለቅ ሄሎ ትኬት ወይ ትኬት አለቅልኝ ብሎ እስኪ ይልኝ።
እሺ አንዴ ቆይ። እሺ ንገረኝ cashier ኮዱ።
እሺ መቶ ሀያ ሰባት እሺ
ዜሮ ሶስት እህ
ሰላሳ አምስት ሰላሳ ሶስት ነው ሰላሳ ሶስት እሺ
ስድስት
እሺ አብርቼ እልሃለሁ። እሺ
እስኪ ውጤቱ ታዲያ እንዴት ነው?
lost ነው።
አልፏል?
አይ አላለፈም፣ የለውም፣ ቦነስ የለውም። እሺ
ቦነስ የለውም?
አዎ አዎ
እሺ በቃ እስኪ አንድ ደግሞ ሌላ አለች ይልኝ እንደዚሁ አድርግልኝ።
እሺ ንገረኝ።
እሺ አስራ ሁለት እህ
ሰባ እህ
ሰላሳ አንድ አርባ
ይሄኛው ገና የዛሬ ጨዋታ ነው። እሺ አባ
አቤት ገና የዛሬ ጨዋታ አለበት። ቆይ አንዴ ትንሽ ቆይ፣ ተደውልልኝ። እሺ ከአንድ ሰዓት ምናምን በኋላ check ላስደርግልህ
ያልተጠቀምሽ የለ አልቋል ብዬ ነው።
ነው። አይ ሁለት እንትን ያላለ አለ
ሁለት ጨዋታ ገና ነው።
አይደለም። አይ ገና ሳይሆን ተካሂዷል። ግን አንዴ ልላክላቸውና እንዲያበሩ ስላድርግልህ ብዬ ነው።
እሺ የኔ እናት፣ እሺ እሺ እሺ።